Hello ጤና ይስጥልን።
አብሮ ይስጥልን መንገዳ
ቤታ እንትን የሆነ ትኬት postponed የሆነ ጨዋታ ነበር እና እሺ cashier ኮዱን ልላክልና አሁን ለቀውልኝ ነበር። ቅድም ነጭ ነበር ግን night night payment ኡን አውጥተው አላኩልኝ።
እስኪ cashier ኮዱን ትነግረኛለህ?
እሺ አስር ሀያ አስር ሀያ
ሰማንያ አምስት ሀምሳ ሶስት ያው እሑድ ስለሆነ ደግሞ
እስኪ አንድ check እያደረኩት ነው። እሺ እሺ የሳልዝበርግ እና የፔሌዝ ጨዋታ ነው። ሁለቱ ጨዋታዎች ሁለት ጨዋታዎች አዎ እሺ ዛሬ እስከ አንድ ሰዓት ድረስ ካልተካሄዱኝ ጨዋታዎች ከቲኬቱ ይወጣና አዎ okay።
o- odd ኡም አብሮ ይወጣና በቀሩ ይሰላላል። ማለትም odd ኡ ይቀንሳል፣ total winning amount ኡም ይቀንሳል ማለት ነው አዎ አዎ እንጂ ይገባል።
ታሸንፋለህ ሲወጣ ካልተካሄደ ጨዋታ እሺ አባቴ እሺ፣ thank ችግር የለውም። መልካም